ሰላም ጤና ይስጥልን ቤት ቤት ቤቲ ነኝ የምንረዳው ምን አለ ሄሎ ሄሎ ሄሎ
ሄሎ ሄሎ አቤት ሰላም ጤና ይስጥልኝ እድም አሁን እየደወለ ስልክ መስፈር የተቆረጠ እኔ ነው።
እሺ ምን ነበር
በውስጥ መቶ ብር የተደረገ እስካሁን አልገባችም አላልኩ message ኡን ቴሌግራም ላይ ልከኸዋል
አዎ ይሰማል።
message ኡን ቴሌግራም ላይ ልከህልናል ወይ ሁሉም ተደረገ።
በቃ እሺ እንልክልሃለን
እሺ አሁን check አድርግ።
እሺ
ቆየ ቆየ በጣም አዎ ልክ ነህ ይከባልሃል